ይሄ እኮ ነው ያለ ሰውዬው እኮ ኧረ
hello ትናንትና ከሁሉ ስፖርት ወደ ቴሌብር ብር አስተላልፌ ነበር፣ ግን ከሁሉ ስፖርት ቀንሶ ቴሌብር ላይ አል- አልመዘገበልኝም።
እሺ ከ transaction history ላይ ያልገባሉትን screenshot አድርገው በቴሌግራም ላኩልኝ።
እ?
ከ transaction history ላይ ያልገባሉትን ምልክት አድርገው በቴሌግራም ላኩልኝ screenshot አድርገው
እሺ ስልክ ልስጦት
እሺ፣
ዜሮ ዘጠኝ ሰባ ስምንት ቆይ አንዴ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ስንት ሰላሳ ዜሮ ስድስት
ሰላሳ
ዜሮ ስድስት
ዜሮ ስምንት ስድስት ዜሮ ስድስት እሺ አዎ